ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው? hello ሁሉ ስፖርት ነው እባክዎ የምንረዳው?
እሺ እንኳ አብሮ ይስጥልን እንትን ለማለት እዚህ ጋር ከታች ማለት ነው የሆነች ጥያቄ ምልክት አለች እና እሺ እሱ ጋር የሆነ ምንድን ነው አልጠፋ ትለኛለች እሱ አይጠፋም
እኮ እዛ ሲ- አንዳንዴ ስለምትከልለኝ እ ወደ እኛ መደወል ሲፈልጉና ወይ እኛም በቴሌግራም ማግኘት ሲፈልጉ ቀጥታ እንዲደውሉና እንዲያገኙን ነው እዛ ጋር የተቀመጠው።
እሺ፣ እኮ አንዳንዴ እንትን አለ የሆነ የሚከልለኝ ነገር አለና ምን